ጤና ይስጥልኝ አሽቴ ደነኝ ባኮ
ሆኖ ጀራ
ጤና ይስጥልኝ ይሰማታል አያ እንደነሽ ዜዜ እግዚአብሔር እንትኑ ይመስገን deposit አድርጌ ትላንት እሺ አዎ ትላንት ማታ እህ አርባ ዘጠኝ ብር deposit አድርጌ አልተሳካልኝም።
እሺ አመልክተው ነበር እኛ ጋር ደውሎ ደንበኛችን
አ? አ አመልክተዋል አዎ እሺ በዚህ ስልክ ቁጥር ነበር አድርጋለሁ ያመለከቱት ያመለከቱት በዚህ ስልክ ቁጥር ነበር ደንበኛችን አ
እሺ መስመር ላይ ለ- ጠብቁኝ ሌሎት ዘጠኝ ፕላዛ ሶስት እሺ እዛ እዛ ላይ ነው።
እሺ እሺ እያየሁለት ነው ደንበኛችን ይጠብቁን መስመር ላይ እሺ እቴ ሰላሳ ሶስት ነው ሀያ ሶስት መጨረሻ ዘጠና ሁለት ሀያ ሁለት ዘጠና ሁለት አይደል አ እዚህ ዘጠና ሶስት ዘጠና አምስት ላይ ነው ደውሎ ያመለከቱት እም መለከተ ይንጋ አ አምቅል ያለው እኛ ጋር ነው ያመለከቱት መት- መ- ደውለው እሺ አዎ።
ምናልባት ሌላ ስልክ ቁጥር ተጠቅመው ከሆነ እስቲ ይገሩኝ እሺ ይልኝ በእናትሽ ስንት ስንት ነው የምትቆር እስቲ ንገሩኝ ስልክ ቁጥር የቴሌ ብር የሚጠቀሙበትን የቴሌ የቴሌ ብሎ የቴሌ ብር ድምፅ ዚ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት እንግዲህ ልጅ ሀያ ሶስት ሀያ ሶስት እሺ ሀያ ሁለት
እሺ
እ ዘጠና- ዘጠና ሁለት እ፣ እሱ አሁን የደወሉበት ነው አይደል ደንበኛችን አ- አዎ
ሌላ ስልክ ቁጥር የለትም ከዚህ ውጪ
የለም እንትኑ ላይ ነው ሲቢሉ ላይ ተዘቀዘ ነገር ነው።
እሺ ሌሎት ደግሜ እስቲ መስመር ላይ ጠብቁኝ እሺ እህቴ አመሰግናለሁ።
ስሞትም አልበል
ስሙ እ፣ ቡርቃ
ሙስጠፋ ቡር- ቡርቃ ቡርቃ ተፊቅ ቡርጣ
አዎ ቡርቃ ተፊቅ
እሺ መስመር ላይ ጠብቁኝ ደንበኛችን መስመር እሺ ውድ እህቴ
ደንበኛችን እሺ እሺ ቴሌ ብር በዚህ ቁጥር ነው የሚጠቀሙት አዎ
እሺ ስሞትም አልበል
ሲሚ ቢሊ ቡርጣ በሚለው ነው አዎ ቡርቃ የሚለው በእንትኑ ይሄን ስልክ ቁጥሩ CBE ብሩ ላይ ነው።
CBE ብር ነው የሚጠቀሙት አዎ እሺ እ፣ betting site ላይ የሚጠቀሙት ይሄን ስልክ ቁጥር ነው እ- ምኑ?
ለ betting ኡ ለ betting የሚጠቀሙት ይህን ስልክ ቁጥር ነው?
ለ betting ኡ አዎ አልገባኝም። ለ betting ያ- ያ game ኡ
አዎ፣ ለጌሙ ለጌሙ የሚ- የሚጠቀሙት ስልክ አዎ።
ቁጥር ይሄን ነው። ይሄን ስልክ አዎ።
ቁጥር ነው የሚጠቀሙት ደንበኞች?
አዎ አዎ አዎ እሺ፣ በጌጡ ነው።
ቡ- ቡርጣ ማን ነበር ያሉኝ? አባቱን ስም ደንበኛችን ይሰማዎታል?
አዎ አዎ ይገኛል።
እሺ፣ ቡርቃ ቡርጣ ማን ነው?
ቶፊቄ ቶፊቅ ቶቢቄ።
አ
እሺ፣ ስንት ብር ነበር?
አርባ ዘጠኝ
አርባ ዘጠኝ deposit ነው withdraw ነው ያደረጉት?
እ depos deposit አ ወደ ምን betting ነው ያሉኝ?
አ
betting ኡ ስሙ ምን ይባላል?
betting ኡ ቢቴክስ ቢቴክስ።
አ
መቼ ነበር ያስተላለፉት?
ትላንት ማታ
እሺ ደመያችን መዝግብ የሎታለው በምነግረው ስልክ ቁጥር screenshot አንስተው በቴሌግራም ይላኩልን።
እሺ እሺ አ text message ኡን ማለት ነው። text message ኡን screenshot አድርገው ይላኩልን። ስልክ ቁጥሩን የያዙት ልንገሩት። ዜሮ ዘጠኝ ዘጠና ሁለት ስልክ ስልክ ቁጥሩ ዜሮ ዘጠኝ ቆስታ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ በዚህ ስልክ ቁጥር በቴሌግራም ስሞትን ይጻፉና ይላኩልን።
እሺ እሺ እሺ ማያቸው ሌላ ምረዳለ አይ የለም ካለኝ ስለደወሉ የለም።
እናመሰግናለን። አገልግሎት ላይ ያሉትን አስታውስ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ነው።
አዎ አዎ ልክ ነው ደመያችን።
እሺ እሺ እሺ መልካም ምሽት።
እሺ እሺ